ሰላም ጤና ይስጥልኝ። ችብችብ
ትናንት ወርደን ነበር።
ማን ነበር? ሞት ይቅራ በዚህኛው ሳይሆን ቁጥር ልንገርሽ።
የሰሩት ስም ጌጤ ነሽ።
እሺ፣ ስልክ ቁጥር ይንገር።
አስራ አንድ እሺ፣ ዘጠና አራት እሺ፣ ዜሮ ዘጠኝ ሰማንያ ስድስት
ምን ነበረ order ኡ?
ጥቅል ጎመን እና ድን- ድንች ነው መሰለኝ።
ወጥቶልዎታል እኮ driver ስልክ ልንገሩት።
እሺ እሺ፣ ዜሮ ዘጠኝ ቆይ ማሚ ያዢ ቁጥር ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰባ አምስት ዘጠና ዘጠኝ አመሰግናለሁ።
እሺ ነው።